ሄሎ ድምፆት አይሰማም ይቅርታ ምን አሉኝ
አሁን ጥያቄና መልስ ማለት ነው እም
በትኬት ነው የሚጫወተው
ጥያቄና መልሶችን በ coin ም በትኬትም ነው
እሺ አሁን አንድ coin አይደለም በ coin ጥያቄና መልስ
በትኬት የእድል ጨዋታ
በትኬት ማለት በእንትና እድል መሞከር ነው አዎ እድሎትን ይሞክሩ የሚለው
አዎ እሱ ነው የሚጫወተው
እድሌ ሞክሬ ማለት ነው እም
አንድ coin አመጣል
አዎ coin ነው ያገኙት በ coin ደግሞ ጥያቄና መልስ ነው የሚጫወቱት
እሺ ከዛ ጥያቄና መልስ ስንት ጥያቄ ስንመልስ ነው እንትና ምናምን ምን አሉኝ
ጥያቄና መልስ ስንጫወት እም
ስንት ጥያቄ ስንመለስ ነው እንትና ሽልማት የምናገኘው
ጥያቄና መልሶቹን በተከታታይ አስር መመለስ አለብን
አስር እም
እሺ
እሺ